ሄሎ ሄሎ ሚስጥሩን ጉዲና እባላለሁ እባክዎ ምን ልርዳዎ
እንትን ቢሮአችሁ ፈልጌ ነበረ ፔፕሲ ጋር ነበርኩኝና ወይቱ ጋር ነው መሄድ ያለብኝ
ፔፕሲ ጋር ከሆኑ ወደ ውስጥ ግቡ እ ቅያስ መንገድ ውስጥ በንፋስ ስልክ ፖሊስ መምሪያ የሚያስገባ እ እ እ
ወደ ውስጥ ወደ ውስጥ ይግቡ ፔፕሲ ጋር ኖት አይደለ ፊት አዎ።
ለፊት ተሻግረው እ ፖሊስ መምሪያ አለና ወደ ውስጥ ወደ ፖሊስ ፖሊስ መምሪያ ወይ ደግሞ ፖሊስ መምሪያው ጋር ነው ብለው ይጠይቋቸው ፖሊስ መምሪያው እሺ
አዎ እ እ የንፋስ ለእንትን ስልክ ቢሮ ፖሊስ ነው መምሪያ።
ማለት ፎቅ ላይ ነው ምንድን ነው የ ጣሪያ ያለው ጉዳይ ኦን ይላል ወይም ደግሞ ዘጠና ስድስት ሰባ አምስት ተብሎ የተጻፈ በር አለ። ልክ ፖሊስ መምሪያውን እንዳለፉት እኛ ቢሮአችን ይገኛል።
እሺ እሺ አመሰግናለሁ እሺ መግቢያው ከመቀ- መግቢያው